ንቃር መርካሚያንሽ ነይ እንትፈነ እንቅስቃሴዎች ሁሉ ዳንስ ናቸው አደል እንዴ? ዛሬ ነው መቀወጥ። አት ዌት ሰስት ዝህ ክለብ ገባሁና ሙዚቃው ሲለቀቅ መንቀሳቀስ ጀመርኩ አልኩኝና ርብርቅ የሴቶች ጭፈራ አስደንግጦኝ ስቅቅ ቆንጆዋን ጠርቼ በይ እንተዋወቅ ጠጋ በይ ጓደኞችንም ሃይ ሃይ በይ ትዳር አይገኝም ከመሬት ላይ የኔ ስም ቴድዮ የሱ ነው ኤቢአር ሁላችን እንጨፈር እኩል በአንድ ላይ እጃችሁን አድርጉ ወደ ላይ ወደ ላይ ቅድሚያ ለሴቶች ነው የሴቶች ጨዋታ አንገታችሁን ነቀል ትከሻችሁ መታ መታ መታ እንዲሞቅ ጨዋታ ወገባችሁን ሰበርዳላችሁንም ወስወስ ወስ ወስወስ ዛሬ የለም መፍዘዝ ነቃበሉ ወንዶች ምንድነው መተከዝ እንደኔ ደንሶ ቆንጆዋን ሴት መያዝ guys ተከተሉኝ ይሄን እኩልን በል ወደፊት ወደ ኋላ ዛሬ ጉድሽ ፈላ ወደ ቀኝ ወደ ግራ ማንንም አትፍራ ፈታ በሉ ዛሬ ደግሟቸዋል በስራ ተነሱ እንደነስ በሉ እንጨፍራ ታይታሃል እዛ ጋ ባበሸዋ ውበት ብዙ አትዘናጋ እረ ተረጋጋ እሷን እቅፍ አርገ ጨፍር እስኪነጋ ሰው
እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው
ሁሉም ሲንቀሳቀስ ሲደንስ ሲጨፍር ክለቡ ሞቅ አለ ነገሰበት ፍቅር መዝናናት ነው ዛሬ መጨነቅ የሚቀር ዲጄ ሞቅ አድርጎ ድምፁን በረም ጨምር የሙዚቃ ቃናው ሲወጣ ከ speaker በልጅቷ ውበት እኔም አልኩኝ ስክር የፖሊዋ ልንጅሽ ወይስ የፒያሳ አይኔ አንቺን አይቶ መንገዱን ረሳ ቁመት ከውበት ጋር ተለግሷት እሷ ስንቱን አሳሳተ አለባበሷ መልኳ ቆንጅዬ ነው ፍልቅልቅ ማራኪ ምንድን ነው ለከፋው ሲሚኝ እንጂ ለርኪ እጣሽ ከኔ ጋ ነው ሌላ አትነካኪ ከግር እስከ ራሴ ብዬልሽ ፍሪኪ ለዛሬ ተሳክቷል እንደነሳ ኪኪ ተኩ ለማ ሰዲ ኢንተባና ጀዲ አሃደ ኪለተ ሸልሽተ ሁሉም ተደሰተ አት ዌት ሰስ አሁን ነው መዝናናት ኢስታ ነአ ሄዛ ኩሽ ጄንሳ ሲሆን በአማርኛ አንድ ላይ ብንጨፍር ምን ይለናል እኛ ተነሱ እዛ ጋ ለምን አንዝናናም እኛ የመቸንም ስትሉ ዝም ዝም በሉ እንደሰት መከፋት እናቆም ሙዚቃው አዲስ ነው ስልቱ ጉራጌ ቶን
እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው እንቅስቃሴዎች ሁሉ ዳንስ ናቸው እንጨፍር እንጫወት እናሳያቸው ስራችን ነው ስሙት ሀገረኛ እንዘፍናለን hip hop በአማርኛ እንዲያምር እንዲሞ ባህላችን እኛ የሙዚቃ ስልቱ መግባገረኛ ማይኩንም ጨበጥን ገብተን ስቱዲዮው ዘፈኑ እንዲለቀቅ ሁሌ በሬዲዮው እዘፍናለሁ hip hop ስሜ ነው ቴዲየው እኔ ስል ቴዲ እናንተ በሉየው ቴዲ ቴዲ መታ መታ መታ ደምቆ ጨዋታ ክለቡ ደራ በደስታ ይመታ እስክስታ ይሄም ያልፍና ይሆናል ትዝታ ከጥግ እስከ ጥግ በሉና ብድግ ሴቶች አንቀጥቅጡ ትቀጥ ቀጥቀጥ የለመደንገጥ ጉራጌቶን አዳምጥ ጨፍር እንጂ ሮጥ ሮጥ ሮጥ ዳንስህን አሳይ እንዳትበለጠ ዛሬ ቀን ነው በደንብ ይቀወጠጣ